ጤና ይስጥልኝ በስት ቤት ነው የምንረዳው?
እንዴት ነሽ?
ሰላም ጤና ይስጥልኝ።
አረ withdraw አርግቼ ሳንቲም ቤ ቀ- ላይ ቀረብኝ። አሁን ሶስተኛ ቀኑ ሊሞላ ነው። እንልክልሃለን እንልክልሃለን ነው የምትለው።
እሺ አንዴ ላስተላልፍልህ። እሺ ይቅርታ።
አሁን ይገባል አስተዳዳሪዎች ምንም አይልም። ዘጠኝ በሚለው ነው።
Three zero is on the phone. Please leave your message after the tone. When done, hang up or press the pound key.
በቃ ሳንቲም ሲኖርሽ ጥጋብሽ መከራ ነው። ይሄ አልጠቃምም አልጠቃምም አይመስልም? ቤቢ፣ እኔ አልጠቃምም። እኔ ላይ